በወጣኔ ቤት ቤት ይቦራ ነኝ። እባክዎ እንርዳው Hello, hello, Linus.
አለን እግዚአብሔር ይመስገን።
Please, will you confirm the, the money that I have sent my uh, e- Ebir, Ebir wallet from uh, that that account?
ካን ዩ ፕሊዝ ቴል ሚ ዮር ቤስት ቤት ናምበር ፕሊዝ
Yes, zero nine ኦኬ
fifteen one zero nine one five ኦኬ
twenty two
22 two
0959
zero nine one five zero ዘጠኝ አስራ አምስት እሺ
ሀያ ሁለት አሁን የደወልክበት ስልክ ነው?
አዎ የራሱ ነው እሺ ስንት ብር ነበር?
አስራ አንድ ሺህ እሺ ትንሽ ጠብቀኝ እሺ።
እሺ እሺ thank you አመሰግናለሁ
ሌላ
ሄሎ እሺ ወደ ቴሌብር ነው የላከው?
አይ ወደ እንትን ኢብር ኢብር ወደ ኢብር ኮፐሬቲቭ ባንክ ነው ያልከኝ እንትን ይኸውልህ ቴሌብር ሄሎ ሄሎ ይሰማሃል አህመድ? ሄሎ ሄሎ አህመድ መሐመድ ነው ይኸውልህ እ፣ በዚህ አሁን እ።
በዜሮ ዘጠኝ ሰላሳ ሶስት ዜሮ ሰባት ዜሮ ሶስት ሰላሳ አራት ያንተ ቁጥር ነው?
አዎ አዎ የራሴ ስልክ ነው እሱ ራሱ አዎ ወደዛ ይለከ ነበረ በዚህ ቁጥር ቴሌብር አ- አለክ?
አይ ኧረ እሱ ቴሌ ብር ሰው ለ- በ- በ- በ- ይኸኛው ይኸኛው አሁን የደወልኩት እኮ ይኸውልህ አንተ የላከው አሁን ወደዚህ ወደ ደወልክበት ስልክ ሳይሆን ወደ ዜሮ ዘጠኝ ሰላሳ ሶስት ወደሚለው ነው አዎ የራሴ አዎ የራሴ ነው እንትን የላከው።
ቴሌ ብር ነው ወይስ ኢ ብር ነው ኢ- ኖ ኖ ወደ ቴሌ ኢሜል ብር- ሳይሆን ወደ ቴሌ- ቴሌብር ነው የምትችለው። አንድ አዳምጠኛ አህመድ፣ የምትችለው ወደ አዎ።
ቴሌብር ነው። እሺ መላክ የምትችለው ወደ ቴሌብር ነው።
አዎ እሱኛ ሰው እሱኛ ሰው ዱቤ አለብኝ ወደዚህ ላኪ ነኝ ወደዚህ ይሄ ተሱ ስልክ እሺ እ፣ ወደ ዜሮ ዘጠኝ ሰላሳ ሶስቱ ይላክ።
አይ ተው ይሄ ለ- ይሄ ይሄ- ይሄ አሁን የደወልኩበት እሺ፣ ልንገርህ በዚህ አሁን ላኪልኝ ልመልሰው ወደ ቤት አ- ቤት አካውንት ልመልሰውና ብሩን አንተ መልሰህ አስ- ቁጥሩን አስተካክለ ዊዝድሮ አድርገው። እሺ
እሺ እሺ እሺ እሺ እኔ አሁን ችግር ወደ የለም ቤት እሺ ቤት አካውንት መልሼዋለሁ ብሩን።
እሺ እሺ እሺ እሺ እሺ thank you ቴንክ ዩ እሺ እሺ ታንክ ዩ አመሰግናለሁ እሺ እሺ አሁን አቆየሁ